ሄሎ ሄሎ አቤት ትሰማኛለህ? እኔ
ዘጠና አራት ሰላሳ ዘጠኝ ከወርክ አልወጣልኝም።
ዘጠና አራት ሰላሳ ዘጠኝ አዎ፣ ከምግብ ቤት ነው ያልወጣለህ?
አዎ።
ስምህ ማን ነው?
ይስሐቅ
ይስሐቅ። ምግብ ቤት ውስጥ ከሆንክ ታገናኘኛለህ?
ላገናኝሽ አዎ፣ ዘጠና አራት ሰላሳ ዘጠኝ ነው ያልከኝ? አ?
አ እሺ፣ አገናኘኝ።
አረ ደውዪላት ወይ ውስጥ ገብታለች cashier ስልካቸው ስለማይሰራ ነው። እሺ ይስሐቅ፣ እንዴት ታገናኘኛለህ?
እኮ እሺ ትጠራለች ውስጥ ገብታ ነው
ሰላሳ ስምንት ደቂቃ ሆኖት ነው። ምንድን ነው የሚሆነው? እኔ ዘጠና አራት ሄሎ
ሄሎ፣ ጤና ይስጥልኝ።
ወይ
በዘጠ- በሰባ አራት ዘጠና አራት ሰላሳ ዘጠኝ order ነበረ ለእናንተ ጋር አዎ አንድ ነበረ ሁለት አልደረሰም ተብዬ ነበረ።
አዎ ትንሽ order ስለበዛበት ነው እሱ
ምን ያህል ደቂቃ ይጨርሳል? አሁን ካለበት ሄሎ፣ ስምንት አምስት ከስምንት እስከ አምስት ደቂቃ
ስምንት ደቂቃ አ እም፣
ሄሎ እሺ፣ አንዴ ጠብቀኝ ወንድሜ። ሄሎ፣
ሄሎ እነሱ ራሳቸው ምግብ ቤት ናቸው። አዎ፣ ከዚህ በኋላ ሄሎ፣
አቤት ሄሎ፣
ሄሎ አቤት አቤት ሄሎ፣ እንትን ይስሐቅ አቤት ኦርደር አይሰራ በላቸው። እሺ፣ ከዚህ በኋላ ስምንት ደቂቃ ማለት ሰዓት ይወጣብሃል
እ፣ እና ምን ልበላት እኮ። አይሰራ ታገናኘኛለህ ወይ ልሳ
እሺ ሄሎ
ሄሎ ሄሎ፣ ወንድሜ አዋሪ ያለው ሴት ናቸው መጣች ሄሎ
ሄሎ ወንድሜ፣ አሁን ያናገርከው ኦርደር ማለት ነው እሷ ገብታል እሱ ገብቷል ይኸው አንዳንድ ጊዜ ስምንት ደቂቃ የነበረ አይደል?
አዋሪ ሄሎ ሌላ ማሻር እሱ ወይተር ነበር
እ?
ማሻር አዋሪ ያለው እሱ ወይተሩ ነበር ይሆናል በስመ አብ።
ሄሎ
እሺ ይሳቅ፣ እኔ ይሰማኛል። እሺ
ይኸው አዋሪ ያታሸሯል እሺ፣ እናቴ ሄሎ ሄሎ፣ ይሰማኛል። እናንተ ጋር አንድ ዱለት order ነበረን በሰባ አራት ዘጠና አራት ሰላሳ ዘጠኝ ከቤ ነው የምደውል እ እ እ እኮ ስምንት ደቂቃ ከዚህ በኋላ ብሎኛል ልጁና፣ በቃ ይቁም ልልሽ ነው። እሺ ይቅራው። ይስሐቅ ወይ ይሄ order አይሰራም፣ በቃ cancel ነው። ውጣ። እሺ
አት የጨረስኩት አሁን